hello hello አዲስ ነው አዎ
ነበር በ order ነበር መቶ አምስት ሀምሳ ሀያ ሁለት የተቀበሉት ያህል እያሉ እሺ በ order
hello
ሀምሳ order
ሀምሳ ወይ አምስት ሰባ አይሰማም?
ሁለት ያልሽኝ ስንት ነው ያልሽኝ ተቆራረጠ
ሀምሳ ሀምሳ ሰባት ሀያ ሁለት order ተቀብላችሁ ነበር አይደለ?
እስኪ check ላድርግላ እሺ መልሼ ልደውልልሽ እኔ እዛ ስላልሆንኩኝ ልደውልላቸው ነው እሺ
እሺ